ሄሎ ጤና ይስጥልኝ ቻፓ
ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ
ሄሎ አይሰማም
Yes, please, Hello?
can you hear me?
ምን አሉኝ የ Best Bet ስልክ አይደለም የ Best Bet ስልክ እንስጦት
Yeah, he asked you with, uh, to withdraw uh, the money in.
ዊዝዶ አድርጎ uh, yeah.
ወደ ምን ባንክ ወደ ምን ባንክ
What? Uh,
ወደ ምን ባንክ ነው ዊዝዶ ያደረጉት
with uh, Ebirr.
ምን
Ib- with Ebirr. Ebirr.
CBE ብር Ebirr. uh,
እሺ የ CBE ብር ስልክ ቁጥሮት የደወሉበት ነው
By this number.
ስልክ ቁጥሮትን ስጡኝ የ CBE ብር
Uh, uh, CB Ma. I don't know.
Hello Uh, I- I- የ CBE ብር ስልክ ቁጥሮትን ይንገር እ? እ?
Ebirr ታውቃለህ? Ebirr.
እኮ የ CBE ብር ስልክ ቁጥር ይንገሩኝና check ላድርግሎት
CB Ibr. Okay. And zero nine
ዘጠኝ
and ሀያ ሁለት
ሀያ ሁለት
ሀያ ሁለት and አስራ አራት
አስራ አራት
and አስራ ሶስት
አስራ ሶስት
and አስራ and eighteen.
እ? አስራ ሶስት ብሎ ስል
Yeah.
ሁለት አስራ ሶስት ብሎ ከዛ
ከዛ and አንድ eight and ሀያ
I mean eighteen eighteen eighteen አስራ ስምንት አስራ ስምንት አዎ
አንዴ እሺ ጠብቁኝ መስመር ላይ እሺ
በዚህ ስልክ ቁጥር የመጣ withdraw የለም እሺ Best Bet ኦችን contact ያድርጉ
Sorry
Best Bet ሰማንያ ስምንት ዜሮ አራት ላይ ደውሉ
አማርኛ English ታውቃለህ English
ሰማንያ ስምንት ዜሮ አራት ላይ ይደውሉ እሺ Best Bet ኦች ጋር እ
ደውሉላቸው ለ Best Bet እሺ
እሺ መልካም ቀን።
እ